hello ጤና ይስጥልን።
hello hello ጤና ይስጥልን።
አብሮ ይስጥልን።
ከፍሊንትስቶን ነበር የደወልኩሉት።
እ?
ከፍሊንትስቶን ሆምስ
እሺ
እ፣ ስለ share ጉዳዮች ነበርና ወደ ቢሮ እመጣለሁ ብለውን ነበረ።
ስንት
ወደ ቢሮ እመጣለሁ ብለውን ነበረ።
የምን ቢሮ?
ፍሊንትስቶን
ቅርታ እናቴ ተሳስተሻል።
የሽ- የምህረት ስልክ አይደለም የማን ምህረት ተሳስተሻል?